ሄሎ ወይ አስቴት ነኝ
አሴት እንዴት ነች?
አለሁልህ። እግዚአብሔር ይመስገን።
እ፣ ጸደቀ ነኝ። ዛሬ አስተካኪልኝ አውጭልኝ ሊሊት ሳይሆን እም።
ሶስት ሳምንት ሙሉ ደሞዝ አልደረሰኝም። አሁን ይሄ የአንድ ሳምንት ከሚወጣ ለምን የሶስቱም አንድ ላይ ሰብሰብ ተደርጎ አይሰጠኝም?
እሺ አሁን እኛ ስለ ደሞዝ አከፋፈል ምናምን ምንም የምናውቀው ነገር የለም ስለ ደሞዛችሁ። ስለዚህ ይህ የሚመለከተው team leader ህና area manager ነው። አሁን እኔ ምንም አሁን- አላውቅም ስለ አሁን ደሞዝ ጊዜያዊ area አከፋፈል።
ማናጀር ስልክ ስልኩም የለኝም።
team leader ጋ መስጠት ደውልለትና አልችልም። team leader ጋ ደውልለትና እሱ እሺ፣ ያናግረዋል ጸደቀ።
እሺ፣ በይ እሺ፣ እሺ እሺ፣ እሺ።